ሄሎ ሰላም ጤና ይስጥልኝ። ቤት ቤት ይስከራል ባኮ ቴሌብር ላይ ውስዶ አድርጌ ነበር ማየ አፕሮቭ አድርጊልኝ።
እሺ፣ ከዚህ የቤት ቤት ቁጥር ነው።
አሁን
ይሄ ነው የቤት ቤት ቁጥሩ።
አዎ፣ አዎ
እሺ፣ እሺ የብሩ መጠንና መቼ እንደሆነ ንገረኝ እንዴ።
ማታ ላይ ነው አስር አስር እና አምስት መሰለኝ ማታ ነው ያደረኩት።
አስር አስር አምስት ሳይሆን እም።
አ- አስር አንድ ሺህ እና አምስት ሺህ ነው።
አ
አንድ ሺህ ነው አንዱ አስራ ስድስት ሺህ ማለት ነው አንድ ነው።
ሀያ ስድስት ነው